મારી બાબા
હેલો ሄሎ ምን ረዳሁት?
የኢትዮ ብረት ፋብሪካ ስልክ ፈልጌ ነበረ።
የምን አለኝ
ኢትዮ ብረት ብረት ፋብሪካ ይሄ ፌሮ የሚያመርቱት እኮ ምን
ፌሮ የሚያመርቱት አድሬሳቸውን
ስማቸው ማን ነው? አባት ብረታ ብረት ቃሊቲ ብረታ ብረት ፌሮ ማምረቻ እሺ፣ ቃሊቲን እሺ፣ እሺ ቃሊቲና አንበሳ ብረታ ብረት የሂንዱ የለም
እኮ ቃሊቲ ነው አሁን የምሸጡት?
የቃሊቲና የህንድ ብረታ ብረት ዱካም ጋር ያለው
እሺ፣ ቃሊቲን ልስጠውትና እሰጥዎታለሁ።
ሁለቱንም አተባብር የኔ እናት።
እሺ፣ ችግር የለም። እሺ አባት ቃሊቲ ብረታ ብረት የያዙ ቁጥር
እሺ
ዜሮ ዘጠኝ ይቀጥሉ።
ሰባ አስራ አምስት እ?
ዜሮ ዘጠኝ ሰባ አምስት እሺ
ስልሳ አንድ ስልሳ አንድ ስልሳ አንድ
እሺ ዜሮ ዘጠኝ ሰባ አምስት ስልሳ አንድ ስልሳ አንድ ስልሳ አንድ እሺ የዛኛ የሂንዱሳ ሄሎ ሄሎ ሄሎ ሄሎ